ጤና ይስጥልኝ ኢቲኬ በር መረጃ ማዕከል ባኮት የሚያናፍሮት ሄሎ አሁን የደወልኩት ልጅ ነኝ አባት
እሺ እንትን ትኬት ስንት ሆኗል አሁን ለሰኞ ወይ ለማክሰኞ
ዱባይ አ
እሺ አንድ ደቂቃ ጠብቁኝ እሺ እሺ
መሄጃ ብቻ ነው ደርሶ መልስ ነው
አይ ደርሶ መልስ እሺ መሄጃ መች ነበር ያሉ ይቅርታ
እ እ
መሄጃው መች ነበር ያሉ
መሄጃ ወይ ሰኞ ወይ ማክሰኞ የሚቀንሰው ቀን ከሁለቱ እሺ እዛ ሁ- ለሁለት ወር ነው የሚቆዩት
አ ሁለት ወራ
እሺ አንድ ደቂቃ ጠብቁኝ እሺ
እሺ ዝቅተኛ ዋጋ በኢትዮጵያ ኤርላይንስ ነው። አራት ሰዓት ከአስራ አምስት ደቂቃ በራ ሲሆን ዋጋው ስልሳ ሺ ስድስት መቶ አርባ ብር ነው።
ስልሳ ሺህ ስድስት መቶ አርባ ብር ስልሳ ሺ ስድስት መቶ አርባ ብር አዎ። ለሰኞ November ሀያ አምስት
okay okay እሺ እሺ የሚቀንስበት advantage ይኖራል እየደወልኩ ልጠይቅህ
በዝ- የሚጨምርበት እድል ነው የሚኖረው። ትንሽ ቀኑ ቀረብ ባለ ቁጥር okay ቦታው በተሸጠ ቁጥር እየጨመረ ነው የሚሄደው።
አ okay okay ከዛ ለሮብ ምናምን ሲቀንሳል እንዴ እሺ አንድ ደቂቃ ሌለው ወይ ለሐሙስ ምናምን እሺ እሺ
እሺ ይቅርታ መስመር ስላስጠበቅኩት እስከ November ሰላሳ ድረስ አይችሉታለሁ እስከ ሳምንት ቅዳሜ ድረስ ሁሉም price ተመሳሳይ ሲሆን ለ December ዝቅተኛ ዋጋ ያገኘሉ ለ December አንድ ለእሁድ ነው እሱ ሀምሳ ዘጠኝ ሺ ስምንት መቶ አርባ ሶስት ብር ነው okay ከኳታር ኤርዌይስ አንድ stop ዶሃ ላይ ያለው
እ አንድ stop ዶሃ ላይ ያለው okay እ፣ እና በኳታር ኤርዌይስ ነው transit time ኡ ሁለት ሰዓት ከሀያ አምስት ደቂቃ ነው ኦ አይ እሱማ አይሆንም እ አዎ።
በቃ እሺ መልስ ይደውልልህ
እሺ እሺ ተደውሎላችሁ መልካም ቀን።
እሺ